Hello ጤና ይስጥልኝ NTH ክሊኒክ አቤት
ከአሪፌ ነው የምደውልሎት ሄደን እባላለሁ አሁን ደውለውልን ነበር አዎ ደውዬ ነበረ ደንበኛችን ፎቶ አንስተው መላክ ይችላሉ እ፣ receipt ኡን
ቤት ልላክልሽ በዚህ በዚህ ስልክ ነው አዎ።
ልክልሽ አይ በስልኩ ሳይሆን ሌላ ስልክ ሰጦታለሁ በእሱ በቴሌግራም ይልኩልኛል okay እሺ እሺ ጻፉት ስልኩን እሺ ዜሮ ዘጠኝ ዘጠና ሁለት
sorry አንዴ እሺ ችግር የለውም አይ ቁልፍ ዜሮ ዘጠኝ
ዘጠና ሁለት እሺ አስራ ሶስት እሺ ዜሮ አንድ ሀምሳ አምስት አንድ ሀምሳ አምስት አዎ እሺ በዚህ ስልክ ቁጥር ይላኩልን እሺ እናመሰግናለን ብላችሁ መልካም ቀን እናመሰግናለን ለሁላችን